Hello.
Hello.
Hello. order እየ- hello እ ወይ order ይዤ ነበር እና እንትን በእናትህ ከጋንቺ ይዣለሁ ሰላሳ አንድ አርባ አምስት ተቃራኒ ሰላሳ አንድ አርባ አምስት ተቃራኒ ሆኖብና አዎ።
ሰላሳ ዘጠና አምስት ያስከውን order ንገረኛ።
ሰላሳ ዜሮ አምስት ሰላሳ ዜሮ አምስት እሺ ሰላሳ ዜሮ አምስት አዎ።
እሺ እሺ
እዛች ተቀ- አይ እዛች ተቀ- አ
ብሩካሳንች የሚሄደው ነው እንዲ የጣል ፈለካ አዎ አዎ እሺ አንዴ ጠብቀኝ ፈትና ብሩክ ሰላሳ ዜሮ አምስት እኮ complete የተባለ order ነው on time እንዳያልቅ ነው complete on time እንዳይሄድ ነው complete ያልኩት አልጨረስኩም ጠይቅ እንትን ብለሽ
ምናልባት ልጠይቅልህ እሺ
last time ግን አናገ- እኔ ትንሽ መጣለሁ እናደርጋለን። እዛ ነው ስበላ- አዎ። አዎ፣ ከዛ- actually delivery ይመጡ ነበር። ጠዋት ቁርስ- አዎ፣ ብሩክ አቤት complete የተባለ order እንዳለቀ ስለሚቆጠር የኛውን ስራው ተብላል
pin አድርጊዎች ሰላሳ አንድ አርባ አምስት pin አድርጊ አየዋለሁ እሺ